እያሳየኝ ነው እማላውቀውን ደስታ ደሞም ያሰማኛል የስንቱን አሉባልታ እኔ ላንቺ ብለፋ ምናለ ምናለ አንድ ጊዜ እንጂ ሁለቴ ሞት የለ አንድ ጊዜ እንጂ ሁለቴ ሞት የለ መዳከሜን አይቶ ወዳጅ ዘመድ ራቀ፣ ተስፋ ቤቴ ጠፋ፣ ልቤም ተጨነቀ። ግን ጥሎም አይጥለው ይመስገን ፈጣሪ፣ የውስጤን አየና ሰጠኝ ጥሩ አፍቃሪ። መዳከሜን አይቶ ወዳጅ ዘመድ ራቀ ተስፋ ቤቴ ጠፋ ልቤም ተጨነቀ። ግን ጥሎም አይጥለው ይመስገን ፈጣሪ የውስጤን አየና ሰጠኝ ጥሩ አፍቃሪ። ማን ያቀናውን ማን ያዝበታል? ለአንቺ ነው ልቤ ለፍተሽበታል። ሀቅ ልናገር ይሉንታ ሞቷል። ማን ያቀናውን ማን ያዝበታል? ለአንቺ ነው ልቤ ለፍተሽበታል። ሀቅ ልናገር ይሉንታ ሞቷል። ፍቅርሽ እያሳየኝ ነው እማላውቀውን ደስታ ደሞም ያሰማኛል የስንቱን አሉባልታ እኔ ላንቺ ብለፋ ምናለ ምናለ አንድ ጊዜ እንጂ ሁለቴ ሞት የለ አንድ ጊዜ እንጂ ሁለቴ ሞት የለ አይዞህ አይዞህ እያልሽ ይኸው ሁሉም አለፈ። ለእኔ ሕይወት መሳካት ያንቺ ውበት ረገፈ። ዛሬ ዘመድ ነኝ ባይ ያሻውን ቢያወራ ልቤ ላንቺ ብቻ ነው እንዳትሰጊ አደራ። አይዞህ አይዞህ እያልሽ ይኸው ሁሉም አለፈ ለእኔ ሕይወት መሳካት ያንቺ ውበት ረገፈ። ዛሬ ዘመድ ነኝ ባይ ያሻውን ቢያወራ ልቤ ላንቺ ብቻ ነው እንዳትሰጊ አደራ። ልኖረው እኔ ሚፈርደው ሌላ ሚደክመው ልብሽ ሚያወራው ሌላ የታሌሉኝታ ካሁን በኋላ እኖረው እኔ ሚፈርደው ሌላ ሚደክመው ልብሽ ሚያወራው ሌላ የታሌሉኝታ ካሁን በኋላ ማን ያቀናውን ማን ያርፍበታል አንቺ ነው ልቤ ለፍተሽበታል አቅልና የ ይሉኝታ ሞቷል